ሙዚቃ አቡነ ዘበሰማያት ይስጥ ተመራሂ ይበል አምላኪ አምላኪ እገይስ ሀቤከ ወበጽባህ አነብብ ለከ ጥንተ መሪዝ አምላኬ ይገኝ በሮብና ባረብ ጉባኤ ቃና ይገኝ ዝማሜም አለው። አባባሉ እንደ ግዝ ጉባኤ ቃና ነው።